ጤና ይስጥልን።
Hello
ጤና ይስጥልን።
ጤና ይስጥልኝ።
ከቢጃይ ጥሪ ማዕከል ለምንደውል ደንበኛችን ሄለን ጥህለው ነው።
አ ሄለን ጥህለው ነው።
አ ከቢጃይ ጥሪ ማዕከል ነው የደወልነው። የቢጃይ መለያ ጥሪ የያዘ አጭር የጽሁፍ መልእክት በስልክ ተልኮልዎታል። ደንበኛችን ይሰማታል።
ወይዬ የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተልኮልዎታል።
እኔ ያልጠየቅኩ ነው።
በስልክዎ አልተላከም በ message
Hello
ደንበኛችን ይሰማታል።
Hello ይሰማታል።